ሄሎ
አቤት ምን ነው ስራ?
የእናቴ ልጅ ደህና ነህ? አይሰማም እንዴ?
ይሰማል። ሰላም ነህ?
ደህና ደህና ናችሁ?
ነህ?
ምን
እ?
የተኛ ነው እንዴ?
እ?
በዚህ ሰዓት መቼም አንተ መኝታ ነው የምትለው። ሁለት ሰዓት አልሞላም። እ? ሄሎ
ሄሎ
ወይ አስመር
ቢሱ አልካ
ደህና ደህና ነሽ?
ጤና ሰላም ነው?
አለን አለን። ደህና ናችሁ?
ደህና ነን። ልጆች ደህና ናቸው?
ደህና ናቸው። በረታሽ?
አለው ምን ወን ብለህ ነው? እኔማ
አ እንግዲህ መቅሳት ነው ማዘርና ደግሞ ምንትን ማለት ነው። አይዞሽ አይዞሽ ማለት ነው።
አዲ እንግዲህ የተ- የት ይደረስ ብለህ ነው?
እ ገባች ገባችሁ እንዴ?
እ?
ሄሎ ወይ ሰሞች ነው እኮ
ባለቤትም ደህና ናት ወይ?
ደህና ናት። ሰላም ነው አይደል?
አለን ሰላም ነው?
አለን አለን። እና ቤቱ ደህና አገኛችሁት?
ደህና ነው።
ሄሎ
ይሰማኛል። ደህና ነው። ደህና ነኝ ነው ምንድን ምንድን እየተኛችሁ ነው እንዴ የምትመጡ? እየሄድሽ ነው እኮ አንቺም።
ሰው እየሄድኩ ነው።
ምንድን ነው እንቅልፍ ነው
አዋን ዝም ቁጭ ብዬ እ
ቁጭ ብዬ አለው መኝታ ደረሰ እንደ ሰዓቱ?
ኧረ ገና ነኝ። አየህ
እኛ ገና ስድስት ሰዓት ነው የምንተኛው።
ምን እያደረጋችኋል?
መክሰስና እራትን አንድ ላይ ነው የምንበላው። ያውም የነገ ጠዋትን ቁርስ አንድ ላይ ኧረ ቀርፋ አለ የጠዋት ቁርስ ደህና ምክንያት እንዲያ ማለዳማ
አ እንደዛ ታሆነ ጤፍ 19 ብር 19 ሺህ ብር ሲገባ ምን እናድርገው? ነው
ወይ ጣራ እንደዚያ ገጣ እሱ ላይ
ገባ
ው መከራችን አንተ እዚህ ሳበድ ያደድ እንኳን እሱ ላይ
እንደው ማረስም እንዳታርሱ ሆናችሁ ግራ ገባን እኮ
ያ
እንዳታርሱም አደረግናችሁ። እንዴት እናላችሁ?
ኧረ መላፌን ተንቀላሙ እንግዲህ መሟቻችን ደርሶ ነኝ
አ እንግዲህ ታታሪ ጋራ የሚመጣ አታወቅም። እና እንዴት ነው አሁን ቤተሰብ በረቱ?
ደህና ናቸው።
ምን እያደረጋችሁ ነው?
ደህና ናቸው። ቡን እየጠጣን
ነው የሆነ ጫጭት ያለ መስሎኝ ነው እኮ።
ቡና እየጠጣን አልኩ።
ማን ምን አለ?
እዚህ ነው እንግዲህ አሰብ ያለ
አይ ሰው አለ ብዬ ነው። እሺ በተረፈ እና እንግዲህ አንድ ቀን እንመጣለን። እሺ ሰላም ከሆነ መንገዱ አዎ፣ ምንድነው ሲረጋጋ ነኝ አዎ፣ ጥርነኝ ምንድን- ምን መንገዱ መች ተረጋጋ ብለሽ ነው? ግራ አጋቡን እኮ ዛሬማ ዘግተውት ነው አሉ።
ዛሬ ደግሞ ዘጉት አንደኛውን
አዎ፣ ሙሉ አጠቃላይ ዛሬማ ዘግተውት ይወር።
ማርያምን እናንተ ላይ እናንቀጥቅጥ አይ እኛ ላይማ አይደለም አማራ ክልል እንጂ
እዚህማ እኛ እኮ ዘግተውታል።
አሜሪካን ያለ ነው አሜሪካን ያለ ነው እኛ እኮ።
ማስከኞ ዕለት አለ የዘጉት እዚህማ።
አዎ፣ እና እንደዚያ ስለሆነ
አዎ
እንግዲህ እስኪ እንደው እንደው ወደ ፈጣሪ እንደው መፍትሄ ቢያመጣ እንጂ
ኧረ ልያ ምን ታረግ ትመጣለህ? የተረገመ ሀገር
ስቃይ ምን አሁን አዝመራ ምናምን ጨርሳችኋል? አዘርታችሁ ምን አሁን ምንድን ነው ነሐሴ ነው አይደል? አለቀ አይደል?
ተዘርቷል። እንግዲህማ ዘርና በቃ አረም ነኝ
አረምማ እናርማለን እንመጣለን።
ምኑ ገና ዝናቡስ መቼ አሰራ ብለህ ነው? ዝም ብለህ ሌሊት ቀን እኝኝ እያለ
አዎ በዚህ ሰሞን ደግሞ እየዘነበ ነው። ትናንትና ጀምሮ እኛንም እየዘነበ ነው።
እኛስ ቦዘን የለም። አሁን ጠጥ አለ ምን ምን እናንተ ጎላችኋል እንዴ ጤፍ?
እ ያቺ ያብዬን ነው የቆለምናት
አዎ ወይ ገና ነው መቆጠባቸው አሪፍ ነው። ለክፉ ለክፉም ለደጉም
ኧረ ደያ ማንዶ እንዳላረመው
እ
ማንዶ ያርመው ብለህ ነው ከዚህ ጆር እንዴ እንጂ እንጂ ምን ነው
ኧረ እንዲሁ አንተ ከንቱ ነው እኮ ያጎድ እና ምን ችግር አለ? እ ሰላም ከሆነ እኮ ምን ችግር አለ? ጠዋት ተጃለሽ ወደ ዘጠኝ ሰዓት አስር ሰዓት መጫለሽ
በመንገድ አንድም ሞላ የሚመሽ ሄሎ
ሄሎ ሄሎ